ጠን ስለማኒ ባባ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን አባት።
አለን አባ ዱሎች አይቼ ነበረ።
እሺ አሉ
አ ይሄ በጥቁሮቹ ስንት ነው ዋጋቸው? ባንክ የሚመቻቸል ጥቁሮቹ ብለ ጥቁሮቹ ቲክቶክ ላይ እየተፖሰቱ ጥቁሮቹ ሁለት አንድ አይነት
አ እነሱ ተሽተዋል አባት፣ የቆዩ ናቸው።
ነው ሌላ ግን አለን በ carbon color አለን አባዱላ ሁለት ካርቦ ሰባት ስንት ነው የሚባለው? hello hello hello ሰላሳ ሶስት አባት ምን አልሽኝ?
ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት እሺ እሺ